ሄሎ
አቤት አቤት
እንዴት ነዎት?
ደህና ነኝ እግዚአብሔር ይመስገን ማን ልበል ጥጋቡ እንዴት ጥጋቡ ኦይ ጽጋው እሺ እሺ
ረምያ ስራሕ ዲኻ አለና ደሓኒ ኧረ ሆንክ ረስተ ዳ ሆንክ ወይ
ስጋ እም እም እም
ኦኬ አይ እታ ዳታ ሀስን ትንክሊር የሆነ ይመሽሙ
ደምስ በመሰቦና ሓደ ዘርባው አይን ሳይ እሺ እሺ
ሄሎ በለው ሄሎ ሄሎ ደምስ ስለያ ደህና ደህና ነህ ጤናስ
ሁሉ ሰላም አለን አለን ደህና ነኝ እ ምን ምን እ ላድርግ እስኪ ንገረኝ ምንድን ነው ያልገባህ ነገሮች
ኦ እኔ አንድ ምንድነው የፈለኩት data ውን ያስገባው መስሎኝ ነበር የሆነ ሌላ data ያለ መስሎኝ ነው አዎ አሁን ምሳሌ variable ኦች አሉ አለ አዎ
dependent independent variable እነዛ አስተሳስረ ምናምን በ Excel ወይ SPSS ያስገባውን ነበር የመሰለኝ ወይ
okay አዎ
እና አላስገባውም እንደዛ እ? እ?
አይ አላስገባሁትም አላስገባሁትም እስኪ ዛሬ አ፣ የተወሰነ እያመቻቸው ነው እም።
መልሼ እልክልሃለሁ
እንደዛ ብታደርግ ምክንያቱም ምንድን ነው አሁን እኔ ለማስገባት በ- በቃ በደንብ research ማንበብ ማ- ማገናዘብ ይጠበቅብኛል። ስለዚህ አንተ አዎ።
ደግሞ ይቆ- ይቆይብሃል። እንደዛ ደግሞ ይመስለኛል።
በቃ ይህንን ላድርገው አይ እኔ አሁን ያልከውን ነገር ስለገባኝ እም።
እነሱን data ዎችን ወስጄ አስተካክዬ ነገ እ፣ በጠዋት እልክልሃለሁ ስንት አይነት data ነው? አ፣ የተለያዩ ሁለት ነው ሶስት ምናምን ስንት data ነው?
አይ ሁለት ነው የሚኖረው data አንደኛው የራሱ አለ የድርጅቱ እም።
ሁ- ሁለተኛው ደግሞ እኔ ያገኘሁት አለ ከዛ ያው የ- እኔ ያገኘሁ ከድ- የድርጅቱ ማለት already ስለዚህ
አዎ የድርጅቱ ማለት በ issue ው ላይ የድርጅቱ ከድርጅቱ እም።
ጋር የተያዘ የኢትዮጵያ የንግድ ዘርፎች አለ አይደለ የእነሱ data አለ በዛ ርዕስ ላይ የተሰራ data አለ ስለዚህ ከዛ ደግሞ እሱ እኔ እኔም በጣም ያ- አንተ በተረዳው ልክ አንተ አዎ በተረዳው ልክ አስገባው
አዎ እና ይሰማል አይደለ ኃይለኛ ዝናብ ነው መሰለኝ በቃ እንደዛ እንሞካክራለን። አሁን ግልጽ ስለምንል ነው የሆነ ሰዓት ቀጥታ አዎ አዎ ሙሉ እ?
በቃ እሱ ጋር አረግና አሪፍ ስለሆነ ነው። እ፣ ምንም በጣም ቆይ ነው መምጣት አሁን አለብን።
ዝናብ ነው ያ አይሰማም ድምፅህ እ፣ ወይ ይቆራረጣል እሺ።
እ፣ በራስህ ስልክ ደውል አሁን በሞባይል እዚህ ጋር ምንም ሰከን ነው። እ?
አዎ በሞባይል ልደውልልህ
አሁን በዚህ አይሰማም።
አዎ፣ እኮ ይ- ይላል በቃ የሆነ ይርገበገባል ድምፅህ ይርገበገባል አይ ኔትወርክ ነው መሰለኝ ከባድ ዝናብ አለ ይመስለኛል አሁን
ወይም ማታ እደውልልሃለሁ በስልክህ
በቃ አሁን በስልክ እደውልልህና ማታ እ፣ ዝርዝሮች እነግርሃለሁ highlight ኦች ደግሞ በ በቴሌግራም እልክልሃለሁ ወይም ቴሌግራም በዋትስአፕ ስልኬ ስልኬ ቴሌግራም ስራ በፌስቡክ ነው የማየው።
okay በምንድን ነው የምታየው ኢሜይል ላክልኝ ችግር ምንም የለም ምንም ኢሜይልስ አልጠቀምም በቃ አሁን ኢሜይልስ ኢሜይልስ
ፌስቡክ ልጠቀም ይችላል ብዬ ስገባ ብቻ
okay ቢሮ ስትገባ ነው በቃ ችግር የለም።
አይሰራም እ?
በቃ ስለዚህ በ ወደ ጥጋቡ ልከዋለሁ እሺ እንደዛ ከሆነ ወደ ጥጋቡ ልከውና ጥጋቡ ወደ አንተ ይሰጥሃል ችግር የለውም። ቢሮ ስገባ እንደዛ ማግኘት ይቻላል።
በቃ ጥሩ እሺ እሺ እሺ በተረፈ ሰላም ነው
አሉን ምንድን ነው ግን አንተ
ምን ምን ፎቶችን እንዴት እንዴት ሆነ እያለ ነው ቦ
ፎቶ እስካሁን አላከችም ምን እንደሆነች ዛሬ አላውቅም ነግሬያታለሁ የብዙ ሰው አለ እንደዚህ ከፍሎ ያልተላከለት እ፣ ነግሬያት እ፣ እንግዲህ እሺ ልካለሁ እያለች ነው እስካሁን አላከችም
እንደዛ ብሏል መልእክቱ።
እሺ እሺ እሺ አደርሳለሁ ሰላም ብልልኝ ጓደኞቼ
በቃ እንላለን እሺ፣ ሰላም እያሉ እሺ እሺ እሺ ሰላም ዋሉ
አ ጎይታ ሄሎ